Hello hello
Hello፣ ጤና ይስጥልኝ።
እግዚአብሔር ይመስገን ደህና ዋልሽ?
እግዚአብሔር ይመስገን።
በሰማንያ አንድ ሰማንያ ስምንት ደውሉና መረጃ ውሰዱ አሉ።
አዎ ልክ ነው። ምለብደው ምዝገባ አሁን መመዝገብ ነው ወይ እንዴት ነው?
ምንድን ነው የፈለጉት? የቤት ቤት ለመግዛት ነው?
አይደለም Share ነው?
ይሄ ሺ እንትኑን አዎ አክሲዮን በቃ እንደሱ ከሆነ ሐምሌ አንድ ነው የሚጀመረው ምዝገባው።
እንጂ አሁን አይደለም።
አዎ ምዝገባው የዛ ሰዓት ነው የሚጀመረው። ስሞትንና ስልኮትን ይዘን
እሺ እንደውልልዎታለን። ስሞትን ማልበል የኔ ዝናሽ ንጉሴ፣
እሺ። ዝናሽ ውባየው ንጉሴ፣
ዝናሽ ንጉሴ ንጉሴ። እሺ ይሄኛውን ስልክ ሊያዘው ማለት ነው።
ያዥውና በቃ እሺ እንደውልልዎታለን።
እሺ እሺ እሺ እሺ ደህና